ጤና ይስጥልኝ። አክስቴ ማሊሴ ባቆም ልርዳዎች ሰላም ነው። ደህና መሸሽ።
እግዚአብሔር ይመስገን።
አሪፍ ፔ አይደለ?
አዎ ነው።
እሺ፣ ዛሬ ወደ አስራ አንድ ሰዓት ተኩል አስራ አንድ ሰዓት ከሩብ አካባቢ እ እሺ
ከሁሉ ስፖርት ዊዝድሮዋል አድርጌ ነበረ በእናንተ ማለት ነው
እሺ። ወደ የት አካውንቶት ነው ያደረጉት?
ወደ ቴሌ ብር
እሺ ስንት ብር ነበር?
መቶ አስራ አንድ ብር ነበር።
እሺ ቴሌ ብር የሚጠቀሙት ምን አሉኝ?
በቴሌ- አዎ፣ ወደ ቴሌ ብር ነበረ የሚገባው በእናንተ ነበር የምጠቀመው ማለት ነው።
እህ፣
አየር ላይ ቀርቷል ብሩ። ከዛ ወጪ ሆኗል። እናንተ ጋር ግን አልገባም።
እሺ ቴሌ ብር የሚጠቀሙት አሁን በደወሉት ቁጥር ነው?
አዎ
እሺ የተመዘገበበትን ስም ይንገሩኝ።
ተስፋሁን አለሙ በቀለ ማን አሉኝ?
ተስፋሁን ተስፋሁን አለሙ
አለሙ በቀለ በቀለ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን በምንሰጠው ስልክ ቁጥር screenshot አንስተው ወደ ቴሌግራም account ኣችን ይላኩልን።
አይ data የለም እኛ ጋር
እሺ ሌላ ሰው